ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት? hello
hello ሁሉ ስፖርት ነው። ምን ልርዳዎት?
ሁሉ ፕሌይ ላይ ብር አስገብቼ አልገባልኝም። በቴሌ ብር
በቴሌ ብር የተላከልዎትን text screenshot አድርገው ወደኛ ይላኩልን። በቴሌ ልክ ያለው ቴሌግራም ላይ እስካሁን እኮ እንትን አላለም። ቆየሁ ከላኩኝ።
መቼ ነበር የላኩት?
ልክ ያለውኝ ቴሌግራም ላይ ግን አላዩትም።
እኮ መቼ ነው የላኩት? ደንበኛችን የቴሌግራም ስሞት ደግሞ ማን ነው ይንገሩኝ።
ዊስካን እ?
ዊስካን ይላል። ዊስካን
ዊዝ የቴሌግራም ስም
ዊዝ ኬኤን ነው።
አ ኬኤ
ዛሬ አይደል የላኩት? ደንበኛችን tex- text አዎ ቅድም
አንዴ ጠብቁኝ መስመር ላይ
እሺ።
hello
አቤት hello እሺ እ ምንድን ነበር ጨዋታ የተጫወቱት?
የእንትን ነው Keno
ስልክ ቁጥሮትን ይላኩልን እና እናስተላልፍልዎታለን ደንበኛችን።
በ- እኮ በዚህ ስልክ እኮ ነው።
ቴሌግራም ላይ ስልክ ቁጥሮትን attach ያደርጉልንና እኛ እናስተላልፍልዎታለን። እሺ እሺ